hello ጤና ይስጥልን ሀኔድ ፈላጊ ሰላማዊት ነኝ እባክዎትን ምን ልርዳዎት
ጤና ይስጥልኝ እንትን ፓስፖርት ጠፍቶብኝ ነበር እና እሱን ለማመልከት ለማመልከት ነበር እሺ ሙሉ ስሞትን ይንገሩኝ
አዶናይ ብርሃነ መስቀል
እሺ ደንበኛችን አ፣ መቼ ነው የጠፋቦት
አንድ ስምንት ወር ምናምን ያደርጋል
የት እንደጠፋቦት ያስታውሳሉ ቦታውን
አ፣ ድሬዳዋ ውስጥ ነው የጠፋብኝ እሺ እ፣ በሚቀጥለው ሳምንት ውስጥ አንዱን ቀን ደውሉና check ያድርጉ። ከዛ መሀል ከመጣ ደውለን እናሳውቆታለን።
መልካም እሺ ቀጣይ ሳምንት ደውዬ check ላድርግ አዎ ቀጣይ ሳምንት ደውሎ check ያድርጉ።
እሺ እሺ ስለደወሉ እናመሰግናለን። መልካም ቀን።
እሺ ቴንክ እሺ